ጠቅሞ ላይ ጠቅመው ሰው ለምን ይኖራል? ትዝታ ሲያደክመው አግኝቶ ላይ ያገኝ ወይ ጠቅሞ ላይ ጠቅመው ሰው ለምን ይኖራል? ትዝታ ሲያደክመው ተርጉሞ ምንድነው ምንድነው ትዝታ ምንድነው ሰው ማሰብ ምንድነው ትዝታ ባከተው የማይሉት የሁሉም ሰው ጌታ ይኸው ሰው ይኖራል በትዝታ ሰበብ ይኸው ሰው ይኖራል በትዝታ ሰበብ የኋሌ ሲጋልብ ትናንትን በማሰብ ሰው እንዴት ባለፈው በትናንት ይኖራል? ሰው እንዴት ባለፈው በትናንት ይኖራል? ዛሬም በእጁ ይዞ ለነገው መሰላል ዛሬም በእጁ ይዞ ለነገው መሰላል ትዝታ ልርሳ በሽታዬን አትጋርደኝ ልይበት የነገ ተስፋዬን ባይጠፋ ሻራው ትዝታው ቢነፍስ ባለፈ ዓመት ናብ ዛሬ አይታረስም በትዝታ ሰበብ ላለፈው ሲጨነቅ ስንት ሰው አለፈ ከአምላክ ሳይታረቅ ገነባለሁ እንጂ ድካሙ ቢያመኝ ለፈረሰ ቤቴ ሳለቅስ አልገኝ ያለፈን ላይ ቀየረ በቀንቶ ይለፋል ያለፈን ላይ ቀየረ በቀንቶ ይለፋል መቼም ሰው ደፋር ነው ፈጣሪን ይጋፋል ትንሽ ያለፍ ሲልሆነ አልፍዬ ተገኘነ ትንሽ ያለፍ ሲልሆነ አልፍዬ ተገኘነ ደሃ ነው በልቦነ ሞቱን ተመኘ ለምን በትዝታ ኑሮ እንገፋለው? ለምን በትዝታ ኑሮ እንገፋለው? ኑሮ እንገፋለው? ለምን በትዝታ ኑሮ እንገፋለው? ኑሮ እንገፋለው? ማጣትም እንዳለ ለማግኘት ጊዜ አለ እና ማጣትም እንዳለ ለማግኘት ጊዜ አለ አቅም አለኝ ብሎ የሰው ልጅ ቢሰፍርም አቅም አለኝ ብሎ የሰው ልጅ ቢሰፍርም የሰው ልጅ ቢሰፍርም አቅም አለኝ ብሎ የሰው ልጅ ቢሰፍርም የሰው ልጅ ቢሰፍርም ታሰበ አልታሰበ ከልኮ አያልፍም ታሰበ አልታሰበ ከልኮ አያልፍም ታሰበ አልታሰበ ከልኮ አያልፍም ታሰበ አልታሰበ ከልኮ አያልፍም ታሰበ አልታሰበ ከልኮ አያልፍም ታሰበ አልታሰበ ከልኮ አያልፍም አግኝቶ ላያገኝ ወይ ጠቅሞ ላይጠቅመው ሰው ለምን ይኖራል ትዝታ ሲያደክመው አግኝቶ ላይ ያገኝ ወይ ጠቅሞ ላይ ጠቅመው